ይታየኛል ያገር አውራ ሆና በባህሏ ኩሩ ባለዝና ተከብራ ይኖረች ባለም ዙሪያ ገና ኢትዮጵያ ዳግም እንደገና ይታየኛል ያገር አውራ ሆና የአብራክሽ ክፋ የማዘን ፍሬሽ ባዘን በተላሽ ልሆና ብርሽ ላፈራን ማዘን ላዝለን ጀርባሽ እንሆንሻለን ውለታ መላሽ አለኝ ተስፋ በእናት ልጆች መሃል ሰላም ወርዶ አፍኖ ጦርነት ይታየኛል ስትሆን ኢትዮጵያ የአገር ዳርቻ ዳግም ምድረ ገነት ኢትዮጵያ ልጆችሽ በሙሉ ይታየኛል መጥተው ከያሉበት አንቺን ሊጦሩሽ እማምዬ እያሉ ሊገነቡሽ ሊያፈሱልሽ ጉልበት እንኳን ለእናት ለምዬ ኢትዮጵያ እትብታችን ለተቀበረበት ለባድማ ሀገር ለማያሉበት ቤት ቀን ተለሊት ይከበራል ጉል